ሰዎች እዚህ ውስጥ አሉ ብለን ኮፒ እያደረግን
ከላይ በዛ ታብክ ናቸው። እኔም የሞላኋቸው አሉ።
አቤት ሄሎ ጤና ይስጥልኝ።
እድሜ ይስጥልህ።
ከችፕችፕ ነበር የምንደውልሎት።
እሺ ቺዝ ኦርደር አድርገው አልመጣሎትም ነበር።
እህ ቺዝ ዛጎል ቺዝ ኦርደር አድርገው አልመጣሎትም ነበር።
አልመጣልኝማ።
ነገ እንላክሎት፣ ነገ መረከብ አዎ ይችላሉ።
ነገ አዎ።
የት ነው location?
እ፣ መልካ ሆቴል ነው። ነገ ካልመጣ ግን ቅድምም ደውዬላችኋለሁኝ ቅዳሜ እሑድ ስራ ስለማንገባ አዎ እዛ በቢሮ order ስላደረግን እዛው ብታመጡልን ጥሩ ነው።
ችግር የለውም ነገ እንልክሎታለን።
በቃ ነገ መልካ ነው አደለ? ቸርችል መልካ ቸርችል መልካ ሆቴል።
እሺ፣ እሺ እናመሰግናለን። መልካም ምሽት።